Hello
አቤት።
ሰላም ጤና ይስጥልን። ቴሌቪዥን
አይ ይህ አገልግሎት ለምን ነው የሚጠቅም? መጀመሪያ እሱ መረዳት ፈልጌ ነው።
እሺ፣ ቴሌቪዥን game ነው።
ያው game ኦቹን ሲጫወቱ ሽልማቶች አሉት። ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እንዴት አብዬ የሚጫወተው game ኡ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ። መጀመሪያ
እሺ አንድ ቁጥር ላይ ለመመዝገብ የሚል አለ፣ ሶስት ቁጥር ላይ ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በኮይን ነው የሚጠቀሙት። ትኬት እና ደግሞ የሚያሰል አቤት
እ?
ምን አሉ?
አይ እንዴት ጠቅጠቅ ስልክ ነው እንዴት አድርጎ አወርድልኛል
ጥያቄና መልስ አለ።
አለው አዎ ጥያቄና መልሶቹ geography፣ history፣ everything Ethiopia፣ ስፖርት፣ music የተያያዘ ሰባት ምርጫዎች አሉ። ይህ መጫወት ይችላል።
ስፖርት ስፖርትን መጫወት እችላለሁ።
አዎ ጥያቄና መልስ ስለሆነ አዎ ለአንድ ጥያቄ አስራ አምስት ሰከንድ ነው የሚሰጠው።
እሺ እሺ